የአማልክት አምላክ ነህ፣ የነገስታት ንጉስ የሚመስል የሌለ የእግዚአብሔር ልጅ ኢየሱስ አመልክሃለው አመልክሃለው አመልክሃለው አመልክሃለው መጥቻለው በፊት ላመልክ ነው አስቀድሜ በእግር ስር እሰግዳለው ናብዬ አንተን ሳይ ተውበሃል የምስጋና መጥቻለሁ መጥቻለሁ በፊት ላመልክ ነው አስቀድሜ በክርስ እሰግዳለሁ ቀናብዬ አንተን ሳይ ተውበሃል የምስጋና ከፍ ባለ ዙፋን ላይ የተቀመጥከው ብርሃንን እንደ ልብስ የለበስከው ማዕረግ ማዕረግ ስልጣን ያልቻ ነው ሹመትስ የተሾመ እንዳንተ ከፍ ባለ ከፍ ባለ ዙፋን ላይ የተቀመጥከው ክብር ማነው? እንዳንተ ክብር ማነው? ማነው? ኧረ ማነው? ኧረ ማነው? እንዳንተ ያለ ማነው? በሞገስ ሃሌሉያ እንዳንተ ሞገስ ማነው? ማነው? በኃይል በኃይል ማነው? እንዳንተ ኃያል ማነው? ኧረ ማነው? እንዳንተ ያለ ማነው? በስልጣን በስልጣን ማነው? እንዳንተ ባለስልጣን የተለየ አምላክነት ንግሥናህ የተለየ ገናናነት ዝናህ ኦ የተለየ መቀመጫ ዙፋንህ የተለየ አስፈላጊ የክብርህ አምባነህ ዘላለም ዘላለም በኋላ ብቻህን የምትኖረው ቢሰማህ ድንጋዮች ይናገሩ እጅግሬን እጅግሬን አጥፌ ብቀመጥ ኮረብቶች ይዘሉ አሃ ወንዞች ያጨነጭሩኛል ስለሚገባህና ስለተገባ ስለሚገባ ኦ፣ ስለተገባ ስለተገባ ነው ስለሚገባ ስለሚገባህና ስለተገባን ስለሚገባህና ስለተገባን ይገባሃል አንተ ብቻ አንተ ብቻ አንተ Oh, oh, እገባለው እንጂ አንተን ልጠጋ ወደ ህልውና ቀርቤ አመልክሃለው በፍር አልቆምም አልቆምም አልቆምም ደጃፉ ጋር እገባለው እገባለው እንጂ ልጠጋ ወደ ህልውና ቀርቤ አመልክሃለው አመልክሃለው አመልክሃለው በፍጹም አመልክሃለው አመልክሃለው አመልክሃለው ክብር ክብር ክብር በሰማይ በምድር ለሱ ብቻ ለእውነተኛው አምላክ ለሱ ብቻ ለእግዚአብሔር ብቻ ሃሌሉያ